ሄሎ
ሄሎ አቤት።
ሰላም እ፣ መልሼ ደወልኩሎት። አሁን ደውለውልን ነበር።
አዎ አዎ።
እሺ ከ ChipChip ነው የደወልኩሎት። ስድስት ኪሎ ቀርቷል እያሉኝ ነበረ።
አዎ
ነገ መቀበል ይችላሉ? እዛው ትራኮን ነገ አዎ እንችላለን። እኛ እስከ አርብ አለን እዛ እ፣ ኢትዮ ቴሌኮም ስለሆነ እሺ አንድ ላይ ለምን ይምጣ ይችላል?
ስድስት ኪሎ ወይስ
አይ ለየብቻ ነው ሌላ ሰው አምስትና ነው።
አንድ አምስትና የሌላ አንድ ተደርጎ አምስት ለየብቻ። አዎ በቃ እሺ ነገ ይመጣልዎታል። ሰው ለእርስዎ ነው። እሺ driver ኡ የሚደውለው ለእርስዎ ነው።
አዎ ስልክ ስለሰጣችሁ።
ያንሱለት።
እሺ እሺ እሺ መልካም ቀን። እሺ።
እሺ አመሰግናለሁ። እሺ